Hello
አቤት አቤት
ጤና ይስጥልን። ሰላም ነው?
ሰላም ጤና ይስጥልኝ።
ኢትዮ ቺክን ነው አይደል?
አዎ ኢትዮ ቺክን
አዎ የእናንተ ከዚህ በፊት በጣም ደንበኛቸው ነበርኩ። ቦጋለ ይባላል።
እሺ
ትንሽ ከስራው ለተወሰነ ወር ወደ ወራ- ወደ ኋላ gap ሆኜ ነበርኩ። አሁን ተመልሼ እገባለሁ ብዬ አስቤያለሁ እህ
እና አሁን ላይ ያለው እንዴት ነው የሽያጭ ሁኔታ የሚለውን መረጃ ተለዋወጭ ገንዘብ ላስገባ ብያለሁ።
ዋጋውን ነው የፈለግከው?
አይ ሁሉን ነው የፈለጉት።
አ፣ okay ሌሎቹን ሌላ መረጃ ከፈለግ እዛው አካባቢ የኛ ተወካዮች ስላሉ የእነቹ የእነሱን ስልክ ቁጥር ልስጥህ። የት አካባቢ ነው?
ይህ ጂንካ ነኝ።
ጂንካ ነህ?
አዎ።
እሺ መስመር ላይ ጠብቀኝ የተወሰነ ጂንካ ከተማ ነው።
አዎ፣ ጂንካ ከተማ ወደ ሊዝ ሰፈር ላይ ወርዳችሁ ዶክተር ዶክተር መሳይ የሚባል አለ የኛ ተወካይ እዛ አካባቢ።
አዎ፣ የእሱን ስልክ ልንገርህ።
እሺ።
መቻላውን ለመ- እ፣ ለመያዝ
አዎ ይመቸኝ።
እሺ እም። እ፣ ይቅርታ እሺ ዜሮ ዘጠኝ
ዜሮ ዘጠኝ እ፣ አስር
አስር
ሰ- ሰማንያ
ሰማንያ አርባ አራት ዘጠና ዘጠኝ
አርባ አራት
አዎ ዶክተር መሳይ
አ፣ ይሄኛው ዶክተር ተከተል ይባላል። ለሱ ደውልለት።
እሺ።
አ፣ መልካም ጊዜ